ጤና ይስጥልኝ ጤና ማዕከል
አሁን የደወልኩልህ ነኝ። የሰጠኝ ስልክ office ኡ አይሰራም።
አዎ ትንሽ busy ናቸው ወይ ምናልባት የት አካባቢ ነው ያሉት? አዲስ አበባ ውስጥ ነው ያላችሁት?
አዲስ አበባ ነኝ። አዎ።
እኮ ፒያሳ ወይ ደግሞ ብሔራዊ ወይ ቦሌ
እም።
ከሶስቱ አንዱ ጋር ሄዳችሁ በአካል ማስቀየር ትችላላችሁ። ትኬትና ማለት ነው።
ፓስፖርት ይዛችሁ ሄዳችሁ ማለት ነው።
መርሀባስ።
እሺ።
እሺ፣ ሌላ እናመሰግናለን።
ምረዳችሁ ነገር ካለ ይደውሉ።
መርሀባስ።
እሺ፣ እናመሰግናለን። መልካም ጊዜ።
እሺ፣ ለሁላችሁ